ኳሱን ግን እንዴት እንደሚያስመልስ ልኬለት አንድ አላነበበም። ሄሎ
ሄሎ፣ ጤና ይስጥልኝ። ሀሚድ ነኝ ከ Best Bet አቤት አቤት።
ምረቱ ነው
እ እ ምራቱ ምራቱ
ወዬ ወዬ፣
voucher በ voucher ነበረ withdraw ያደረግከው እና እንዴት እንደምትመልሰው ነበር የላኩልህ። አላነበብከውም ጭራሽ በሙሉ አይደል?
አ- አይ አንብቤዋለሁ፣ ግን repost የሚደረግ አይደለም።
ብታነበው እኮ ተረዳው ነበር።
ኦኬ፣ የደወልኩልህም ለዛ ነው ስላልተረዳኸኝ ነው። የላኩልህ እና- step by step ሁሉንም መከተል አለብህ። እሱን ተከትለህ ሶስት እና መቶ ወደ- ብሩን እንዴት እንዴት እንደምትመልሰው ያሳያል።
okay፣ ወደ ወደ ቤት ቤት Already- አካውንት ነው።
አዎ already ኮዱ እዚህ ጋር አንተ ሰጥተዋል አይደል? አራት F zero አንድ ዘጠኝ ሶስት እሱ ተሰጥቶኛል። አዎ እሱን ኮድ ይዘህ ቀጥታ በቃ እህ።
deposit ከሚለው ጀምርና እህ።
ማስገባት ትችላለህ። መልሰህ step ኡን ተከተል።
በቃ።
አሁንም እሺ፣ እሺ፣ እሺ፣ እሞክራለሁ። በቃ አዎ።
እሺ።
እሺ